ችፕችፕ መልሽ የደወልኩማ።
አዎ አንድሮይድ ነው ስልኮት?
ስልክ አንድሮይድ ነው እንዴ? አዎ አዎ።
አዎ ስለዚህ application ኑን አጥፍተው
የምኑን application? የእናንተ የእናንተ application ነው?
አዎ አጥፍተው download የችፕችፕን አጥፍቼ እንደገና አንድሮይድ ስልኮች ላይ ዛሬ አዎ። እሺ እና እሺ፣ አመሰግናለሁ።
ደጋግማ ይሞክሩ።